አሁንም ቅድምም ታስቃቃለች ዶሮ እኔ አንቺን ማግኘቴ ህልም ነው ዘንድሮ እኔ አንቺን ማግኘቴ ህልም ነው ዘንድሮ ህልም ነው ዘንድሮ አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ኧረ እንዲያው ይመኙሻል ኧረ እንዲያው ይመኙሻል ኧረ እንዲያው ይመኙሻል ኧረ እንዲያው ይመኙሻል በምኞት ቢጓዙን ወዴት ያገኙሻል ያገኙሻል ያገኙሻል ያገኙሻል ያገኙሻል ያገኙሻል ያገኙሻል የኮዴን በሆዴ አፌን በንጉርጉሮ ሁይ ልግለጽልሽ እንጂ እኔ አልሆነም ዘንድሮ ልግለጽልሽ እንጂ እኔ አልሆነም ዘንድሮ አልሆነም ዘንድሮ ሁይ! አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ያሳን ጉለሌንም መርካቶን ጨምሮ ስፈልግሽ መቼ ነይልኝ ዘንድሮ ስፈልግሽ መቼ ነይልኝ ዘንድሮ ነይልኝ ዘንድሮ አንቺን ፈልጌ መጣሁ አንቺን ፈልጌ መጣሁ አንቺን ፈልጌ መጣሁ አንቺን ፈልጌ መጣሁ ሸጋ ልጅ ቆንጆ ልጅ ከቤቴስ መቻታሁ መቻታሁ ወይ መቻታሁ ወይ መቻታሁ አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ልጅ አለች ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ ጎረቤቴ